ሄሎ አቤት ጤና ይስጥልኝ እንዴት ነሽ እስካሁን አለን
ከሪቮኒ እስካሁን አልደረሰም ላሳውቀ ነበረ።
አዎ አዎ አልደረሰም ገና
እሺ ጠርኝኝ እዛ ከሆንክ
ሌላ ሰው ነው ጓደኛ ነው የሚያነሳው ምግቡንና አዳምትና አላለም የማንዴላ ማንዴላ ነው የሚያነሳው ምግቡን
ታዲያ እንዴት ልን- ማንዴላ ልናደርግ ስትላክልኝ?
እንችላለን? ብርሃኑ አንተ እዛ ካልሆንክና ሌላ ሰው እ? አይ እኔ እንደዛ የጓደ- ማለት የኔ የኛ ነው ሪቮኒ ያስብለን። ብርሃኑ ኃይሌ አዎ የኔ ያልኩትም ነው አንተን አይደል?
እም፣ እና በቃ እሺ እሺ፣ እሺ ልሂድ እኔ አሁን ስለዚህ አይ እንደዛ ላደርግ አይ ስላልደረሰ ነው ለዛ ነው እሱማ እሺ እሺ